ትኩራ ትኩራ ትኩራ ትኩራ ትቅር ወረተኛ ነች አታውቅም ፍቅር ኩሪ ኩሪ ኩሪ ኩሪ ኩሪ ኩሪ ኩሪ ግድ የለም ይህ ባንች ብቻ አልተጀመረም። አዳምጪ ይጫወታል የልቤ ከበሮ በዓይኖችሽ ሲገረፍ በትዝታሽ ታስሮ መትረፌን እንጃ አላውቅም ዘንድሮ ፍቅርሽ ልቤን ወጋው ደረቴን ሰባብሮ ትኩራ ትኩራ ትኩራ ትኩራ ትኩራ ትኩራ ትቅር ወረተኛ ነች አታውቅም ፍቅር ኩሪ ኩሪ ኩሪ ኩሪ ኩሪ ግድ የለም ይህ ባንቺ ብቻ ባንቺ ባንቺ ባንቺ በእኔ በሁሉ አልተጀመረም። ሳይሽ ይጨነቃል ልቤ በፍርሃት አንቺ የኔ ፍቅር የደሜ ምትሃት በእጆችሽ ደረቴ ብትዳስሺው ኑሮ ትሰሚው ነበረ የልቤን ከበሮ ኩሪ ኩሪ ኩሪ ኩሪ ኩሪ ኩሪ ግድ የለም ይህ ባንች ብቻ አልተጀመረም። ትኩራ ትኩራ ትኩራ ትኩራ ትኩራ ትኩራ ትኩራ ትቅር አለኝ አለኝ አለኝ አለኝ ፈጣሪ እግዚአብሔር አዳምጪ ይጫወታል የልቤ ከበሮ በዓይኖችሽ ሲገረፍ በትዝታሽ ታስሮ መትረፌንም እንጃ አላውቅም ዘንድሮ ቅርሽ ልቤን ወጋው